ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ከችፕችፕ ነበር የምንደውልልዎት።
እ
ከችፕችፕ ነበር የምንደውለው።
ከምን ችፕችፕ
እ ማርታ order አድርጋን ነበረ ድንች
እሺ
መጥቷል። ተረክበዋል።
እ አዎ ተረክበናል። ትናንት okay፣ ትናንትና ነው የተረከቡት።
አዎ ትናንት በ ያው በ- በሌላ ስም ነው የመጣው። እኔ በ- በእኔ ስም ነው እንትን ያደረገው እዚህ ጋር mother በሚል ነው create የተደረገው። ከዛ ነው?
ማርታ አለች። አዎ ማርታ፣ ዜዶ፣ ምስጋናው እና ዮሴፍ
አዎ ማርታ
ምስጋናው ማር- እና እ አዎ ማርታ member ኦቹ ናቸው እና ተረክበዋል ድንቹን።
አይ ማርታ በሚለው አይደለም፣ ማዘር አይደለሁም እኔ በማዘር በሚለው ነው። እስቲ ቆይ እስቲ ሊዮ የመዘገብኩት ልጅ እሺ ወይም መልሰው እና- ይደውሉልን።
እ- እሺ እሺ እሺ እሺ እሺ መልካም እሺ